ምን አልሽ? የኔና የሱ እየተወራ ነው። ሌላ ቢደውል ምንድን ነው የሚያደርገው ለማየት ነው። አ- አይ ያመጣዋል። ጠብቅ ለምን ጊዜ ይላል። አክቲቭ ኮል እያወራ ነው አሁን ብርሽ እንዴ ራስ ጋው ሴናሪዮን ነው እያየሁ ያለው ስለዚህ